Hello? Hello? ጤና ይስጥልኝ። ይሰማዎታል? ደንበኛችን ከአሪፍ ፔይ ነበር የምደውለው። አሁን ደውዬ ነበረ። እ አሁን በምሰጠው ስልክ ቁጥር screenshot አድርገው ይልኩልኛል። እሺ፣ deposit ያደረጉበትን text ኡን screenshot አድርገው ይልኩልኛል። እሺ ደንበኛችን እ ስልክ ቁጥሩን ያዙ። ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ቴሌግራም ላይ screenshot አድርገው ይልኩልኛል።